አረግሽው ረሳሽው ልቤ ጎዳሽው እርገፋ አረግሽው ገፋሽው ልቤ ጎዳሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው እርገፋ አረግሽው ጎዳሽው ልቤ ገፋሽው እርገፋ አረግሽው ረሳሽው ልቤ ጎዳሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው ልጠይቅሽ ተጓዥ ነው ስንቅ የለው ጓዝም የለው ችሎታል ፈረሱን ልብ አድርገሽ የምንቆጥልሽ በያስበሽ ድረሽበት መልሱ ተጠይቀሽ መተንተን ካቃተሽ ከከበደሽ የፍቅር ጨዋታው ካላወቅሽው ካጣሽው ሚስጥሩን አገር ስጭኝ ግድን የልብታ እድሜ ላንቺ ካሳ ምናጥቼ ከሰጠሽኝ እስኪላው ጠንጥነው በይልንገርሽ ፈረሱም ነገርሽ ስንቁም ፍቅርሽ ተጓዥም ልቤ ነው በይልንገርሽ ፈረሱም ነገርሽ ስንቁም ፍቅርሽ ተጓዥም ልቤ በይደና ሁኝ መቼም አይገባሽ የሰው ፍቅር እንግዲህ እኔም ከአንቺ ማደሩ ሲያምረኝ ይቅር በቃኝ አልኩኝ ስለሰለቸኝ መኮትኮቱ እስኪ የው ይሻለኝ እንደው መለከቱ ወትሮም ላይቀናኝ ፍቅር ሰው ወድጄ የቁም ስቃይ ላይ የወገሳች ዛሬ ሴ ነገር ኑሮ ሰለቸኝ ያንተ ያለ መረረኝ ያንተ ያለ ገልግለኝ በቃ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅም ወትሮም ላይቀናኝ ፍቅር ሰው ወድጄ የቁም ስቃይ ላይ የወገሳች ተስፋ ቢስ ሆኖ መኖር ሰለቸኝ ያንተ ያለ መረረኝ ያንተ ያለ ገልግለኝ በቃ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅልብኝ ገፋረግሽው ረሳሽው ልቤ ጎዳሽው ገፋረግሽው ገፋሽው ልቤ ጎዳሽው ተስፋ እንዳልሰጠሽው ከመውደድሽ አሳንሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አብረሽው ተወታረግሽው ጎዳሽው ልቤ ገፋሽው ተወታረግሽው ረሳሽው ልቤ ጎዳሽው ተስፋ እንዳልሰጠሽው ከመውደድሽ አሳንሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አብረሽው የሚገባሽ የሚሰማሽ መስሎኝ በቁም ነገር ስተርክ መውደዴን ላይሆንልኝ ጊዜን ጨረስኩት ስዘረግፍ አውጥቼው የሆዴ የሰው ነገር ትረጃለሽ እያል የሐሳቤን የዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩኝ አወጋሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ በእኔ በኩል ይጨርሻለሁ አሰናብችኝ ሩቅ ነው ሀገር በእኔ በኩል ይጨርሻለሁ አይምሽብኝ ሩቅ ነው ሀገር በይደና ሁኝ መቼም አይገባሽ የሰው ፍቅር እንግዲህም ከአንቺ ማደሩ ሲያምረኝ ይቅር በቃኝ አልኩኝ ስለሰለቸኝ መጎትጎቱ እስኪየው ይሻለኝ እንደው መለየቱ ወቶም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃይ ላይ የበገሳች ዛሬስ ነገር ኖሮ ሰለቸኝ ያንተ ያለ መረረኝ ያንተ ያለ ገልግለኝ በቃ ተለ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅምም ቶም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃዬን አየሁ በገዛች ተስፋ ቢስ ሆኖ መኖር ሰለቸኝ ያንተ ያለ ያንተ ያለ